ሄሎ
ሄሎ ጤና ይስጥልኝ።
አዳስተኛ ሰላም ናችሁ?
እግዚአብሔር ይመስገን። ምን ልታዘዝ?
እንዴት ነው ይሄ ኮይን ምናምን ትኬት በትኮት ምናምን ቴሌፎን ምናምን እንዴት ማጠቃቀም ሁኔታ ምናምን ገባል።
እሺ ቴሌቪዥን ጌም ነው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ የቴሌቪዥን መረጃ ይመጣልዎታል።
መጥቶልኛል ለመግዛት ምናምን ምናምን አዎ ለ- እሺ ሶስት ቁጥር ላይ ለመጫወት የሚል ሲከፍቱ ጥያቄና መልስና እድሎ ሞክሮ የሚል ይመጣል።
Okay ጥያቄና መልስ በ coin እ፣ የእድል ጨዋታ በትኬት ነው የሚጠቀሙት።
እሺ፣ በቃ እንደዛ ሽልማቱ ሞባይል፣ ላፕቶፕ አምስት ሺህ ብር ሽልማቶች ናቸው።
እሺ፣ በኦንላይን ነው አይደል የምንጫወተው?
አይ በሁለት መጠቀም ትችላለህ። በኢንተርኔትም በቲ- በ USSD
በዚህ በእንትኑ የሚቻላል ማለት ነው በኤስ አዎ፣ ኮ- አሁን የነገርኩ የእሱ ነው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ Okay መጠቀም ትችላለህ።
እሺ አመሰግናለሁ።
አሜን። መልካም ጊዜ።